ትናንት የከበደኝ የፈራሁት እባክህ አደራ ብዬ የነገርኩ ያሸክሜ ዛሬ አልፎ ረስቼው ደግሞም በምስጋና ቁም ያለው በፊት አምላኬ እንደገና ዛሬ አልፎ ረስቼው ደግሞም በምስጋና ቁም ያለው በፊት አምላኬ እንደገና ትላንት ትልቅ ብዬ የተጨነኩበት የልቤ ሸክም ሆኖ ፊት ያራገፍኩ ታማኝ ነህ በእውነት ዘርተ ካልኩ በላይ ለምስጋና ቆምከ በዚሆን አደባባይ ታማኝ ነህ በእውነት ዘርተ ካልኩ በላይ ለምስጋና ቆምከኝ በጽዮን አደባባይ በእጄ ነበረች ትንሽ እፍኝ ዱቄት ጭራሽ አላሰብኩ ነገ ልኖርባት ታማኝ ነህ በእውነት እንደ ባሪያህም ቃል እኔም በሕይወት አለሁ መከራዬም አልፏል ታማኝ ነህ በእውነት እንደ ባሪያህም ቃል እኔም በሕይወት አለሁ መከራዬም አልፏል ይመጣው ለምስጋና መከራዬም ተረሳና እንዳለፈ ውሃ ሆኖ ምረት በኔ ላይ ገኖ ይኸው መጣው ለምስጋና መከራዬም ተረሳና እንዳለፈ ውሃ ሆኖ ምረት በኔ ላይ ገኖ ፊቴ ተገትሮ እንደ ዮርዳኖስ ወንዝ በጭራሽ የሚያልፍ ሚረሳ የማይመስ ታማኝ ነህ በእውነት ቃል ካንተ ዘንድ ወጥቶ አልፌ አይቻለሁ ዮርዳኖስ ተረግጦ ታማኝ ነህ በእውነት ቃል ካንተ ዘንድ ወጥቶ አልፌ አይቻለሁ ዮርዳኖስ ተረግጦ ይኸው መጣው ለምስጋና መከራዬም ተረሳና እንዳለፈ ውሃ ሆኖ ምረት በኔ ላይ ገኖ ይኸው መጣው ለምስጋና መከራዬም ተረሳና እንዳለፈ ውሃ ሆኖ ምረት በኔ ላይ ገኖ ተረገጠ ሁሉም አልፎ እኔም በሕይወታለሁ ኢየሱሴን ስራ ግሩም እለዋለሁ ተራራዬ ሜዳ ሆኖ ተለወጠ ያስጨነቀኝ ከእግሬ በታች ተረገጠ ሁሉም አልፎ እኔ